hello ሰላም ነኝ።
ሰላም order number ልንገርሽ እሺ
ዜሮ ስድስት ሀያ ስድስት እና ዜሮ ስድስት አስራ ስምንት ዜሮ ስድስት ሀያ ስድስት
ዜሮ ስምንት አስራ ስድስት አስራ ስምንት
ዜሮ ስድስት ነው ዜሮ ስምንት ነው?
አንደኛ ዜሮ ስድስት ሀያ ስድስት ከዛ ዜሮ ስድስት አስራ ስምንት እሺ ምን ነበረ?
ሁለቱ እንደ ሌላ ሪቻርድ አይሉም እ እ ሁለቱ እንደ ሌላ ሪቻርድ እሺ እሺ ቼክ አደርግልሃለሁ።
አዎ ሁለቱም ትክክል አይደለም ጨምሪ ስማችን አትክፈት።
ከነማታ ጋር
ሄሎ ወይ አቤት
ወይ ዝጋው አንተ።